ሄሎ ሄሎ ወይ አግኝቻታለሁ። እሺ አሁን ለሳንቲም ደግሜ ልኬላቸዋለሁ እና ሰፋ ያለው ሳንቲም ላይ ነው እርግጠኛ ነኝ።
ሳንቲም ነው። አዎ አዎ አገኘሁት።
ቴሌግራም ላይ text ታደርግልኛለች መል ሳንቲም ላክልን እያሉኝ ስለሆነ መልሰን እሱ- እሱን screenshot ልላክልህ።
አዎ፣ አንቺ እሺ።
አገኘው የምትሆን ቁጥር ላኪልኝና እሺ፣ አንተም ላክልን ብለውኛል።
እሺ፣ እሺ።
አንቺም አሁን ልክልላቸው ልከሽላቸዋል ለእነሱ ልኬላቸዋለሁ። ለአንተም ልክልሃለሁ አሁን።
እሱ ላኪልኝና መልስ ልክላቸው አሳውቃል።
እሺ፣ እሺ። መልካም ምሽት። እናመሰግናለን።
thank you